Hello?
hello hello hello hello፣ አቤት፣ ሰላም ነው እንዴት ነህ?
አለን። Best Bet አዎ Best Bet ነው።
እ፣ ትናንትና transfer አድርጌ ነበር ወደ ንግድ ባንክ account ሶስት መቶ ብር okay okay።
እ፣ አልገባም።
እሺ check ላድርግልህ። በዚህ ቁጥር ነው Best Bet ህ?
በዚህ ቁጥር ነው
እሺ፣ ወደ ንግድ ባንክ እ፣ transaction ኦች ትናንትናም ዛሬም delay ያደርጋሉና weekend አዎ።
ላይ ብዙ ጊዜ ያስቸግራል። ወደ ባንክ ወደ ንግድ ወይ ባንክ ማለት ወደዚህ ነው።
መመለስ አልችልም አሁን አይ እንደዛ ቢቻል ትላንቱኑ እናደርግልህ ነበር።
አይደለ?
አዎ
ስለዚህ ነገ ነው የምጠብቀው።
አዎ፣ check ላድርግና እ፣ update ላድርግልህ status ኡን እሺ process እያደረገ ኮድ ከሌለው ኮድ እንዲኖረው አረግልሃለሁ።
በቃ እንደዛ አድርግልኝና ወይ ራሴ ልመልሰው ወደዚህ
መመለስ ዳግም።
እንኳን መመለስ አይቻልም እንደነገርኩ።
አይቻልም።
አ pend- pend ካረገ አ መመለስ አይቻልም።
አ አይቻልም።
እሺ በቃ እሺ እሺ check ላድርግልህና ብቻ status ኡን update አደርግልሃለሁ።
እሺ
እሺ ወደ ዘሪሁን ዱና አለ account አዎ አዎ መጨረሻው ስምንት ሀያ ሁለት አዎ በቃ process ያደርግልሃል። በቃ እንደነገርኩ አሁን okay okay።
እሺ ስለዚህ ጠብቅ
አዎ ያው
bye